አለሽ ጤና ይስጥልህ።
አለሁ አለሁ ጤና ይስጥልህ።
አለሁ
ይሰማዎታል ደንበኛችን?
ይሰማኛል።
ከቢጃ የጥሪ ማዕከል ለምን ደውለ?
እሺ አ፣ ተቋረጠ። ቲ ነንበሩን ይንገሩ።
ስልክ ነምበር ውስጥ ነው ልታወጣ ገብታለች። ስልክ ቁጥር ከዛ ይንገሩን ከቢጃይ ጋር ደንበኝነት የተፈራረሙበትን።
ዘጠኝ አስራ አንድ እሺ
አስራ አንድ
ለአንድ ሀምሳ ዘጠኝ ሀምሳ ዘጠኝ
ስልሳ ሰባት ስልሳ ሰባት
አስራ አራት እሺ ያየሁለት ነው። መስመር ላይ ጠብቀን
ፍሪጁ የሜካ ነው ግን
የቢጃይ ነው አይደለ?
አይ ሜታ ሜታ ፍሪጅ ነው።
እሺ ችግር የለውም ይሰራልዎታል።
አዎ።
ደንበኛችን መስመር ላይ ነው።
አዎ መስመር ላይ ነው።
እሺ T number ኡን ሲያገኙ መልሰው ይደውልልናል።
እሺ መልሼ ልደውል።